የሚሰማው ሄሎ
ሄሎ አይሰማም?
አሁን ተሰማኝ። ትንሽ ምስል ብሎ ነበረ። ባለፈው አንድ የምክር አገልግሎት አግኝቼ ነበር። ትላንትና ደውዬ ነበረ። ዛሬ የምክር አገልግሎት አግኝቻለሁ እና ቀጠሮ ማስያዝ ፈልጌ ነበር አንድ መልስ ለመስጠት ከውል ጋር በተያያዘ እኮ የት ነው ቀጠሮ እኛ ጋር መምጣት የምትችይው?
አሁን እናንተ ጋር ለመምጣት ቀጠሮ መያዝ አለበት አሉኝ። መልስ ለመስጠት የምፈልግ ጉዳይ ነበረኝ እና ከ finishing ጋር በተያያዘ እሺ፣ እሺ። ስለዚህ መልሼ ልደውልልሽ እሺ፣ ፕሮግራማቸውን አይቼ።
እሺ።
እናመሰግናለን ስለደወልሽ።